ጤና ይስጥልኝ የኢትዮጵያ ቴሌቪዥን ማስታወቂያዎች ደግሞ እንደሚኛ ጤና ይስጥልኝ ቢጫ የኢትዮጵያ ቴሌቪዥን የንባብ ምርጫዎች ጤና ይስጥልኝ
አብሮ ይስጥልን።
እባክዎ ምርጫውን ደንበኛችን
Hello አይሰማም ደንበኛችን ይሰማል ይሰማል። ጤና ይስጥልን።
አብሮ ይስጥልን ምርጫዎች እንዴት ነው? ከዚህ ከቡራዩ ነበር እሺ ከዳግም ቶሊ
እሺ ትንሽ ማሽኑ ተበላሽቶብን ነበር፣ የጊዮርጊስ ማሽን
እሺ ደንበኛችን የቢጂ አሊያ ቁጥሮትን ይንገሩኝ እ የ BGI ID ቁጥሮትን መለያ ቁጥሩ አዎ የቱ ጋር አይ እሱን ሳይሆን ወይም TIN number ዎት
መለያ ቆይ አውጥቼ ልደውልልሽ TIN number ኦትን መንገር ይችላሉ ደንበኛችን number አዎ ሁለት ዜሮ አርባ ዘጠኝ ሁለት ዜሮ አርባ ዘጠኝ ሰማንያ ሁለት ሰማንያ ሁለት
ሰላሳ ሁለት አርባ ሁለት ሰላሳ ሁለት አርባ ሁለት እሺ አንድ የመስመር ላይ ቆዩ
እ ቆይ እያወራሁት ይቅርታ ደንበኛችን በ TIN number ማግኘት አልቻልኩም ቤቱ የተመዘገበበት ስልክ ቁጥር ያውቁታል የባለቤት ስልክ